ጤና ይስጥልኝ አሪፍ ማለት የማቆም ልርዳዎት?
እሺ አመሰግናለሁ። ከአበሻ እምቢ ብሎ ነው ከቴሌብር ወደ አበሻ መግባት ቴሌብር ይሰራል። ያኛው እምቢ አለ። አሪፍ ቢሆንም
ብሩ አልተቆረጠም?
አዎ እዛው ቴሌብር ላይ አለ። ግን ቴሌብር ደውዬ ደግሞ ይሰራል ምናምን ይሄን ነገር አሪፍ ቤት ነው ጋር ደውል ምናምን ብለው እምቢ አለ።
እሺ አዎ ብሩ ካልተቀነሰ ወይም ካልተቆረጠ እኛ ማየት አንችልም። ግን ዛሬ ሀበሻ ቤቲንጎች system ላይ ችግር አጋጥሟቸው እያስተካከሉ ነው ያሉት። ለዛ ለዛ ነው።
ምክንያት ይሆናል አልሰራ ያሉት።
እሺ፣
መስመር ላይ ያሉ
አይ በቃ አዎ፣ ለዛ ነው እንጂ ብሩ ተቆርጦ ባይገባሉት እኛ እናይለውስ ነበር። ካልተቆረጠ ግን ማየት አንችልም።
እሺ። አይ አልተቆረጠም ብሩ ግን እዛ ላይ ችግር ስላለ ነው በቃ።
እሺ system ኡ ያው ተስተካክሎ ባለቀ ሰዓት ይሰራሉት ይችላል። ደጋግመው ይሞክሩት። እሺ መልካም ምሽት ይሁንልዎት።